እንዲሁ ጤና ይስጥልኝ። ቃል ኪዳን ከ Best Bet ምን ልርዳው?
ትናንት ጨዋታ ነበረና እንትን አለቀቀልኝ። ውጤት result ኡን አለቀቀልኝ እስካሁን።
እሺ cashier code ኡን ወይ ticket ID ውን ይንገሩኝ።
አስራ አንድ አስራ አንድ
አርባ ሁለት
አርባ ሁለት
ዘጠና ዘጠኝ እሺ
ሰማንያ አንድ
እሺ ሎስት ነው ታርሟል። እሺ ሌላ አለ? እሺ መልካም ቀን